ጤና ስለሚሻ ኢትዮጵያ ራይ ሆሚ ባርና ሬስቶራንት ሆሚ ላውንጅ እንትን ነበር ሲል ነበር ነገር
እሺ፣ ምንድን ነው የነበረ?
ብልሽት ነው። ድራፍት ማሽን ተበላሽ።
እሺ፣ እሺ፣ ነበረ ሲንገር ሄሎ፣
ሁለት ዜሮ አስራ አምስት
እሺ፣ ሁለት ዜሮ አስራ አምስት ዜሮ ዜሮ ስድስት አስራ ሁለት
ሄሎ፣
ሄሎ ዜሮ ስድስት አስራ ሁለት ሰማንያ ስድስት ሰማን ሆሚ ባር ነው ሬስ- ሬስቶራንት ነው? ማን ልበል ስም?
እንደ ራሴ ጋሻው ሄሎ፣ እንደ ራሴ ጋሻው ሄሎ፣ እንደ ራሴ አይሰማ ሄሎ
እ፣ ስሞቱ ማን ልበል?
እንደ ራሴ ጋሻው
ሄሎ፣
እንደ ራሴ ጋሻው አይሰማ ሄሎ፣
እንደ ራሴ ጋሻው አይሰማሽም
ሄሎ፣
ሄሎ
ሄሎ፣
አይሰማም እንደ ራሴ ጋሻው ብለሽ መዝግብ
ይቆራረጣል ደንበኛችን።
አሁን ይሰማሻል
አዎ፣ አሁን ይሰማኛል።
እንደ ራሴ ጋሻው ብለሽ መዝግቢ ስልኩንም በዚሁ መዝግቢ
ይኸኛውን አሁን የደወልበት አ ምንድን ነው የሆነው? አያቀዘቅዝና አያወርድም ነው።
ምንም አይቀዳምም ምናምን እና urgent ነው እሺ እሺ፣ እሺ፣ urgent ነው ብለሽ አስተላልፍ እሺ፣ እሺ። ሌላ ምረርት ነገር አለ?
የለም thank እሺ፣ በደውል አመሰግናለን ስለ አገልግሎት ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ